የምንረዳው ነበረ ትኬት ቆርጬ ቴንስ እሺ እና ጨዋታው አሸነፈው። አረንጓዴ በርቶ ብር ሰጥቶኝ ከዛ መልሶ balance ኡን close ያደረገው
እሺ እና ጨዋታውን ደግሞ አረንጓዴ በርቶ የነበረውን እንዳልተጫወተ አደረገው መልሶ።
እሺ balance ኡን screenshot አድርገው ይላኩልን።
እሺ
Hello
በዚህ ስልክ ነው መልካም።
አይደለም ዜሮ ዘጠኝ ሰባ ስምንት
እሺ ለያዘው ሰባት
አስራ ስድስት
ስድስት ሰላሳ
ሰላሳ ዜሮ ስድስት
okay እሺ